ስሟ ስንቅ ነው የመቤቴ ስሟ ስንቅ ነው ስሟ ስንቅ ነው የመቤቴ ስሟ ስንቅ ነው ተርቤ ማላውቅም እመሰክራለሁ ማርያም ማርያም ብዬ ዛሬ ምጣራለሁ ስሟ ስንቅ ነው የመቤቴ ስሟ ስንቅ ነው ስሟ ስንቅ ነው የመቤቴ ስሟ ስንቅ ነው ተርቤ ማላውቅም እመሰክራለሁ ማርያም ማርያም ብዬ ዛሬ እጠራለሁ በስሟ ለምኖ የቆሎ ተማሪ በልቶ ጠግቦ ያድራል አግኝቶ ዘካሪ ለእኛ ስትሰጠን እናት እንድትሆን የነፍሳችን ርሃብ በእርሷ ጠፋልን ሰባ ሰገል መጥተው ከቤተልሔም ወርቅ ዕጣን ገበሩ ለመድኃኔ ዓለም ድንቅ ነገር አይተው ሲሄዱ አገራቸው የገብስ እንጀራ ነው ስንቅ የሰጠቻቸው ለምኖ በስሟ ማንስ አፍሮ ያውቃል ልጇ ሁሉን ቻይነት ሁሉን ይመግባል አዛኝ ማርያም ብለሽ እንጥራት ሁላችን የነፍሳችን እምነት እናትም እቤታችን ሰማስንከዳ